ጤና ይስጥልኝ።
አብሮ ይስጥልን።
ምን ነበር?
እንትን ነበር መ- መኪና ያሪስ compact በአዋጭ ገዛሁት ነበረኝና እሺ
በአዲስ መኪና መለወጥ ፈልጌ ነው። ይቻሉልኝ ነው መጠየቅልኝ።
ይችላሉ። branch ኣችን ላይ ይዘውት ይምጡና ይችላሉ።
ሶስት ዜሮ ዜሮ ይኖራል።
ይችላል ምናምን
በሶስት ዜሮ ዜሮ መለወጥ እኮ ይችላሉ፣ መለወጥ ይችላሉ። ወይ ፓስተር ወይ መስቀል ፍላወር ወይ ሜክሲኮ branch ኣችን ላይ
የቱ ጋር ነው? ሜክሲኮ ሜክሲኮ ላይ ሞተር አጠገብ
Okay፣ አዋጭ እዛው- እዳለበት ነው ያ አለበት
እኮ የተያያዘ ይችላሉ። ይዘውልን ይምጡና ያ
እኮ ያነጋግሩን። ወይ ሜክሲኮ ወይ ፓስተር ወይ ደግሞ መስቀል ፍላወር
እሺ፣ እሺ፣
በደንብ ይችላሉ። እሺ እሺ፣ እሺ።
እሺ